አቤት ሰላም ነው። እኔ የምልሽ እንትን ነበረ ለመቁረጥ ኮድ አስገብተሽ ስትቆርጪ አይሰራም።
ምንድን ነው ምኑ ነው የማይሰራው? ኳስ ነው?
ኳሳ
ቆይ እስኪ አንዴ ጠብቀኝ።
hello አቤት አቤት አቤት ማን ልበል?
ሙሉቀን ሙሉቀን እሺ ምን ሆነብህ?
ኮድ ስናስገባ አይቆርጥም፣ አያወጣም።
አ- እያወጣ አይደለም አይደለ? አ ትንሽ ታገሱን በቃ እሺ። የስፖርቱ ነው የ virtual ኡ ግን እየሰራ ነው።
እንጃ እኔ ስፖርት ነው እህ እኔ ስፖርቱ ነው የ virtual እኔ እንጃ።
አ okay አ በቃ እሺ። ትንሽ የሆነ system እንትን ብሎብን እያስተካከልን ስለሆነ ነው። ከትንሽ ደቂቃ በኋላ ሞክሮሽ